ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ዶ
ወደ ፍሊንት ስቶን ሆምስ ደውለው ነበር። እባክዎትን ምን ልርዳዎ?
ወዴት?
ወደ ፍሊንት ስቶን ሆምስ 81 88 ላይ ሰማንያ አንድ ሰማንያ ሰማንያ አ፣ 81 88
የበተ- የበለጠ መረጃ ለማግኘት እ፣ በዛን ደውል ተ- የሚል መረጃ ደረሰኝ።
እሺ፣ እ፣ ፍሊንት ስቶን ሆምስ ያውቁታል? ምናልባት
እ?
ፍሊንት ስቶን ሆምስ አያውቁትም?
ምን ማለት ነው?
በቤት ዙሪያ የተሰማራ ድርጅት ነው። የ real estate ድርጅት ነው። የቤት ሽያጭ የሚያከናውን እንደዚሁም የንግድ ሱቆች፣ የገበያ ማዕከላት እየሰራ ለተጠቃሚዎች የሚያስረክብ ድርጅት ነው። ከሰላሳ ዓመት በላይ የቆየ ድርጅት ነው። በተጨማሪ በ construction ዘርፍ ላይ የተሰማራ ነው። እንደዚሁም በክፍለ ሀገር ላይ እዚሁም አዲስ አበባ የተለያዩ ተቋራጭ ድርጅ- እ፣ ማሰራት የሚፈልግ አካል መንግስት